ጤና ይስጥልኝ ቴስኮ ሴንተር ምን ልርዳዎት?
ሄሎ ሄሎ
አቤት፣ ሰላም አለን። ምን ልርዳዎት?
ማስታወቂያ ላይ ሰምቼው ነበረ።
እሺ ምን ነበር?
እሺ በስራ መሸኘት ትችላላችሁ?
በምን በስራ ቪዛ ዱባይ?
ዱባይ አዎ እ፣ አሁን ላይ ቪዛ እየሰራን አይደለም። እንሰራለን ግን አሁን ላይ ቆሟል።
ቆሟል። እስከ መቼ?
እ፣ ገለባ ከፈረንጅ ገና ድረስ
ፈረንጅ ስንት?
አዎ፣ በፈረንጆች ገና አለ አይደለ? Christmas የውጭ አዎ አዎ፣ Christmas።
አዎ፣ እሺ ከዛ ድረስ ወይ ከዛ በኋላ ሊከፈት ይችላል።
እ፣ እና ደውለው check ያድርጉ። እኔም ስልኮትን እይዝና እሺ ከዛ ደውልሎታለሁ። ከዛ ቀደም ብሎ ከተ- ከ- ከተለቀቀ ቪዛ እሺ፣ በቃ ግን አላ በቃ ከዛ በፊት አለ።
ነበረ፣ አሁን ነው የቆመው እንጂ።
አለ ነው። ቪዛ እንሰራለን። ምንም አይነት ማስያዣ አንጠይቅም። የአንድ እ።
ወር የሁለት ወር ቪዛ እንሰራለን።
okay በቃ እሺ እሺ እሺ እሺ በቃ እሺ፣ መልካም ጊዜ። እሺ እሺ አይ